ሰላም እሺ፣ ስልክ ቁጥሮትን ይንገሩን።
ሀያ አንድ
ዘጠኝ ሀያ አንድ አርባ አምስት
አርባ አምስት ዘጠና ስድስት
አርባ አምስት ዘጠና ስድስት
እሺ፣
ስልሳ ሰባት
ኦኬ። ያደረገ ነው
አዎ ግሩፕ ላድርጎ
ኩኩ ግሩፕ ላይ ነው።
አይደለም ብሩክ ሳይንስ የሚሉት ነው አዎ
ኦኬ። አይ ብሩክታዊት የሚል ስም እንኳ የለም። ይቅርታ፣ ወይ ስም ሳስታ ይሆን?
አይ ባልተሳሳትኩም ወር ሊሆነው እኮ ነው። አንዴ ታማለች የለችም ትሉኛላችሁ፣ አንዴ ስራ አልገባችም refund የምታደርገው ወር ሊሞላው እኮ ነው።
ሳራ ነው አይደለ? አሁን የሰጡኝ ቁጥር
ዜሮ ዘጠኝ ሀያ አንድ አርባ አምስት ዘጠና ስድስት ስልሳ ሰባት ሳራ አይልም ብሩክታዊት ነው የሚለው
እሺ፣ ዜሮ ዘጠኝ
ሀያ አንድ ይቅርታ፣ ድጋሚ ንገሩኝ። ሀያ አንድ እሺ አርባ አምስት
እሺ፣
ዘጠና ስድስት
እሺ፣
ስልሳ ሰባት በእኛ ሶስት ነበረ። ሽንኩርቱን ስለቀየራችሁት ሰላሳ ዘጠኝ ብር የነበረው የቀደመው አድርገው። አዎ
አዎ። የፎራ ሽንኩርት ነው አይደለ?
አዎ
አድማሱና ብሩክታዊት አዎ
okay። በጣም በ- በሳት ነበር order ያደረጉት።
አዎ ቆየ እኮ
okay ቆይ እሺ አንዴ hello ቆየ hello፣ ቆየ ይሰማኛል።
account ዎቱን check ያድርጉት። ተመልሷል፣ ተመል ብሩ ተመልሷል።
መቼ
የብሩክታዊትም የአድማሱም ተመልሷል ብሩ። ወይ screenshot ኡን ቴሌግራም ላይ እንላክሎት።